ሰላም ጤና እናሳልፎ ከሙሉሎ
ሰላምማ እንደው ብዬ ነበረ እሺ ማቲያስ ነው ብለሽ ሰተሽኝ ነበረ አዎ፣ ስልክ አዎ።
ማቲያስ ትናንትና መልሼዋለሁ ግባ አቅርበናል እዚህ መልሼዋለሁኝ አለኝ እና ሌላ ድራይቨር ነው መሰለኝ ይዞት የወጣው ይቅርታ ግን ትላንት ለምን ተመለሰ?
እም- መሽቶብኝ አለ
መሽቶበት ነው እንዴ?
መሽቶብኝ ብዙ ስልኮች የሚሰራ ነበር።
አዎ ስልክማ ይሰራል ራሱን contact ማድረግ ትችያለሽ
okay እሺ
መሽቶብኝ ነው ቆይፈጄ ምናምን ነገር ነበረ ሄድኩት የነበረው ስለመሸብኝ ነው የመለስኩት ነው ያለው እሺ።
ስለዚህ ዛሬ ፈልገዋለሁኝ የት order ኤን አካባቢ ነው ትርሶ?
ፊጋ እዚህ ጋ እሺ፣ መልሼ አዎ።
ልደውልልዎት። እሺ።